Hello ጤና ይስጥልን ቤት ቤት ሰላም ነው ማየ?
እግዚአብሔር ይመስገን። ምን ነበር አለን እንትን ፈልጌ ነበረ approve እንድታደርግልኝ withdraw አደረኩና withdraw አድርገ ነው። እሺ እሺ። በደወልኩበት ቁጥር ነው?
አይ አይደለም፣ ልንገርሽ እሺ ዜሮ ዘጠኝ ሰላሳ ሶስት እሺ።
ዘጠና አንድ ዘጠና አንድ ሰላሳ ሰባት እሺ።
ሰማንያ ዘጠኝ ሰማንያ ዘጠኝ አዎ እሺ አብርሃም ጌታቸው ይላል።
እሺ ልልክሽ አንድ ጠብቅ።
እሺ
አስር ሺህ ነው አይደለ?
አዎ ወደ ዜሮ ዘጠኝ ሰላሳ ሶስት ዘጠና አንድ ሰላሳ ሰባት ሰላሳ ስምንት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ።
ይኸው አድርጌልሃለሁ። እሺ balance ሆኗል፣ check አድርገው።
እሺ ልየ እሺ አመሰግናለሁ።
እናመሰግናለን። እሺ መልካም ቀን። እሺ።